Hello ጤና ይስጥልን።
አብሮ ይስጥልን። እንዴት ዋላችሁ?
እግዚአብሔር ይመስገን። ምን ልርዳዎት?
የነገ ኢንተርኮንቲኔንታል hello፣
ምን አሉኝ?
የኢንተ- የኢንተርኮንቲኔንታሉ የነገውን ፕሮግራም እ፣ መግቢያ ለማወቅ ነበረ።
ተመዝግበዋል ነው?
አልተመዘገብኩም።
እሺ ቪአይፒ አንድ ሺህ ብር መደበኛ አራት መቶ ብር ነው።
ኦኬ
መ-